ጤና ይስጥልኝ።
አዎ ይስጥልን።
ቅዱስ ቦጋለ ሱፐር ማርኬት ነው?
አዎ እሺ ከአሪፍ ፔይ ነበር የምደውልልዎ። ሎዛ እባላለሁ።
እሺ እሺ በ POS ማሽናችን ለጥቂት ጊዜ የተጠቀሙ አይደለም፣ ምንም አይነት transaction የፈጸሙ አይደለም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበረ ደንበኛችን።
ምንም ያጋጠመ ችግር የለም። ብዙ ሰው ትራንስፈር ስለሚጠቀም እሺ ብዙ ሰው transfer ስለሚጠቀም እንጂ ያጋጠመው ችግር የለም።
አዎ ምንም የለም። አዎ እሺ እናመሰግናለን ደንበኛችን። መልካም ቀን ይሁንልዎ።
እሺ።